ማንኛ ባክ
አዎ እንደት ነሽ?
አቤት
ሰላም ነሽ?
አለው እግዚአብሔር ይመስገን። እንዴት ነህ?
አለን አለን። በ- Best Bet ብር ዛሬ አይገባም። ምን ነው?
Best Bet ከምንድን ነው? ከ CBE ብር ነው deposit ያደረግከው?
አዎ እሺ ከ CBE ብር ከሆነ የ deposit message ኡን ቴሌግራም ላይ ላክልን። እሺ
የአንቺ ትላካለሽ አዎ ለቴሌ- ቴሌግራም ላይ ላክልን አንተ message ኡን።
message ኡን?
አዎ ከ CBE ብር የተላከልህን message ቴሌግራም ላይ ላክልን።
እሺ ከዛ ቴሌግራም የገባ ነው።
አዎ ቴሌግራም ላይ ላክልን እና ለቻፓ እናሳውቃለን እንዲያስገቡልን።
እሺ ቴሌግራም